ሌላው ጤና ይስጥልኝ በሼክ ነው።
አዎ በሼክ ነው።
ከቢዩ ነበር እ ቢዩ ነበር።
እሺ እሺ፣ መብራት እ
መብራት የላችሁም?
መብራት የለንም።
እሺ፣ በኦርደር በኦርደር ነምበር መቶ አንድ ሰማንያ አራት ሰላሳ አንድ የተቀመጠው ነገር አትራ።
እ ጁስ ነው፣ መብራት የለም።
እሺ፣ ስለዚህ ምን ተሰራ?
አ ክለቡም ችግር የለውም።
በቃ እሺ፣ cancel ነው። እሺ okay በቃ አድርጉ። እሺ።
እሺ እሺ።